እውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለው ይቅርታ ለምናለው የእውነት መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለው ይቅርታ ለምናለው በቃኛ ይለምደኝም ዳግመኛ እኔ በውሸት ተቀጣው ክፉኛ ከሳ ብትታይም እውነት መንምና የእውነት ያለ ብዬ ልጁ አትለኝም ጨክና የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ ተታለልኩኝ ይበቃኛል በውሸት ልገዛ ዕድሜን በሙሉ ለእውነት ወርቅ አልማዝ ማግኘት ይቅርብኝ ዋሽቼ የእውነት ተገዥ ሆኜ ልኑር ጥሬ በልቼ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ ስንቱም ሕይወቱን አጥቷል ስለ እውነት ስንቱም ወዳጁን ለውጧል በውሸት እኔም ተሳስቼ ኖሯል ለካ የእውነት መንገድ ትቼ በከንቱ ውሸት መካ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ላለሁ ይቅርታ ለምናለሁ